કેટલો થયો?
હેલો
કેટલા?
ትናንትና ዊዝድራውት አድርጌ ነበር ከቤስት ቤት
ከቤስት ቤት እሺ።
ዊዝድራውት ወደ አዋሽ ባንክ ዊዝድራውት አድርጌ ነበር ዊዝድሮ አድርገህ?
አልገባኝ እሺ አንዴ ጠብቀኝ እሺ። ረዱ
hello
ሰላም
ሰላም ወደ ከ Best Bet withdraw አድርጌ ነበር እስካሁን አልገባኝም አሁን የደወልክበት ነው የ Best Bet ቁጥር
አዎ ስልክ ቁጥሬ ይሄ ነው ወደ አዋሽ ባንክ withdraw አድርጌ ነበር ስንት ብር ነው ስንት ብር ነው ያደረግከው
ሶስት ብር
እ፣ process ላይ ነው ያለው ለቻፓዎች አሳውቃቸዋለኝ እሺ ይገባላል
ይቆያል ወይስ
አላወኩኝ አሁን አሳውቅልሃለሁ
እሺ
ይገባላል